ሄሎ ይሰማል።
ፖስት ነው ምን?
ብር ልኬ ነበርና ወደ ቴሌ ብር አልገባልኝም።
እሺ የ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ይላኩልን።
ምኑ ጋር ነው ማየው ያተላለፍኩበትን?
transaction history ውስጥ የሚል ይግቡና ትንሽ ያገኙታል።
አያመጣ ይፈልጋል ግን አያመጣልኝም። እዛ ጋር
ምን ነው የማያመጣው?
ይሄ transaction የፈጸምኩበትን እ፣ አያመጣም።
እሺ የማያመጣልዎትን screenshot አድርገው ያለበትን ቀን፣ ሰዓት፣ የብር መጠንና ስልክ ቁጥር አድርገው ቴሌግራም ላይ ይላኩልን።
እሺ